hello አማን
እንዴት ነሽ?
እንዴት ነህ?
አለሁልሽ።
አለን። አማን ነህ?
አዎ ነኝ።
እሺ እ፣ እንትን አለልህ ሰራልህ ጨረሰልህ ልጁ?
አዎ አዎ።
እሺ።
ID ው አዎ
እሺ፣ እሱ ጨርሷል።
reject አረከኝ። እ፣ እንትን ኤ- AnyDesk ልኬልህ ነበር reject አረከኝ።
እ፣ ስለዚህ ማለት?
እንትን እልሃለሁ። እሺ መልሰህ ላክልኝ። ማን ነው accept በለኝ ሲመጣልህ። እንዴት እሺ።
deposit እንደሚደረግ እሺ።
ነው ማሳየክ አይደለም?
አዎ እንትን እኮ ነው አሁን ያኛው ችዬበት ነበር ከእንትን ወደ cashier ኡ ለማስገባት እኮ አሁን agent ላይ ሁለት ሺህ አምስት መቶ ብር ነበረ እህ ወደ ደንጌሳት ወደ ቡታጀራው branch ስልከው እ፣ ከ- ከ agent ኡም ቀነሰ cashier ኡ ውስጥም ስገባ ዜሮ ብር ነው ከ agent ኡም ዜሮ ብር ነው።
እስቲ ቆይ እስቲ እሺ፣ እናየዋለን አንዴ ሲመጣ accept በለኝ። እሺ አሁን accept ልሻለሽ።
እሺ ቻፓ ላይ እየጻፈ ያለ ሰው አለ?
እ?
ቆይ አንዴ ቆይ አንዴ እም መጣ
አልመጣም። ዞር አድርጌ ልትፈታው እንደዚህ ቀን ቆይ አይ አትክፈተው የኔ መቶ ስለሚቆጥር ለዛ ይሆናል የቆየብህ ቆይ አንዴ
ሰከንድ ቆጥሮብሻል የኔ መቶ ነው የሚቆጥረው እሺ ለዛ ነው
ምን እንትኑ ሰከንዱ
አዎ መቶ መቶ መቶ እንትን ነው የሚቆጥርብኝ መቶ ሰከንድ ስለሆነ አንዴ ትንሽ ታገስ ኦኬ አሁን መጣልህ አይደለ
እ?
አሁን መጣ አይደለ
accept የሚል አልመጣም።
እስቲ እሺ በኔ ሳይ አሁን መጣ አይደለ አሁን
እሺ አረከው
አዎ፣ እሺ አልመጣልሽም።
ቆይ አንድ እሺ ይሄ በምኑ ነው login ያደረክልኝ? በ cashier ኡ ነው ወይስ በ agent ኡ?
የኤጀንቱ agent ኡ ነው። እሺ ኤጀንቱ ላይ ብር የት አለ? የለውም እኮ ዜሮ ነው balance ክ። ለፋይናንስ አስልከሃል? ዜሮ ነው እኮ No.
balance ክ።
ምን ገባኝ። ሁለት ሺህ አምስት መቶ አምስት ሺህ ሁለት ሺህ አንዳከት ትላንት ከተ ትላንትና ማለት ነው።
እም፣ እም።
ከዛ ሁለት ሺህ አምስት ሁለት ሺህ አምስት መቶ ተቀንሶ ሁለት ሺህ አምስት መቶ ብር ለኬላ branch ተቀንሶ ነበር።
አዎ
ከዛ ሁለት ሺህ አምስት መቶ ብር ነበረው። ሁለት ሺህ አምስት መቶ ብሩ አሁን ወደ ቡታጅራ branch ላኩት ነኝ
ወደ ወደ ቡታጅራ።
ቡታጅራ cashier ማለት ስለዚህ ነው።
የቡታጅራን ነው የቡታጅራን ነው login የምታደርግልኝ።
ያው የቡታጅራን login አድርጌዋለሁ። እዚህ ጋ ግን እዚህ ጋም ስገባ ደግሞ ሁለቱም ቦታ ዜሮ አለ።
እንዴት? ቆይ እስኪ አንዴ እኔ ላይ check ላድርገው። አማኑኤል ወላይታ ነው አይደለ?
እ?
አማኑኤል ወላይታ ነው አይደለ? ያንተ ቡታጅራ ነው ወላይታ?
ወላይታ ያንተ አማኑኤል የት ነው?
ቡታጅራ ነው።
አሙና ደንጌሳ አማኑኤል ነው።
ቡታጅራ ነው?
ደንጌሳ okay፣ ነው።
እሺ።
ደንጌሳ ብሎ ነው ደንጌሳት የሚለው።
ላይ እኮ ነው ያለ ካሁን
አዎ ደ- ደንጌሳት የሚለው እ፣ እንትንክ ላይ shop ክ ላይ ነው ያለው እ፣ ብሩ ማለት ነው። ስለዚህ ደንጌሳት አዎ።
በሚለው login አድርግልኝ።
ይኸው ደንጌሳ የሚለው login አደረኩልሽ፣ ግን balance ውስጥ በደንጌሳት በሚለው በ cashier ኡ ነው login ያረክልኝ።
ደግሞ log out ማድረግ ይቻላል። የሚከብድ ነገር አይደለም። ግን እንደዛ ነገር ነው አይደለም። አንተ ምናልባት በእንትኑ አድርገው ይሆናል በ cashier ኡ ያው እያየቱ
ቆይ በ cashier ማለት በ cashier እኮ ልስራ ነው
መጀመሪያ በአንተ login አድርገህ አይደለ እንትን የምትለው በ cashier ከዛ እንትን የምትለው በሁለታችሁም እኮ ነው አይደል login የምታደርጉት
አዎ ግን ለምሳሌ አሁን የደንጌሳ ጋር አለ አይደል? ከዚህ የኔ ራሴ agent አለ። እ፣ እሺ አሁን የምኑ ልክፈት ነው? የ agent ልክፈት ወይ?
የ- የ- የእንትናን የደንጌሳ የሚለውን ቆይ ለ- rep- replay ላድርግልህ የትኛው መሰለክ እ፣ ይሄ እ፣ ሾፓን ደንጌሳት የሚለው አለ አይደለም አማን አስራ ሁለት የሚለው
እኮ ገብቶኛል። እሱ ነው በእሱ ነው login ያደረግከው
አዎ፣ ያው ቆይ እንጂ አሁን login በግሌ login በ-
ነው admin ኡ ላይ admin ኡ ላይ ይገባልኝ እዚህ ላይ
ያው admin ኡ ላይ login አድርግልኝ እዚህ ጋር log- log out ብለህ
እዚህ ጋር ልበት ብለው አዎ
እሺ፣ ልበት በቃ እዚህ ላይ
ነው ቆይ ቆይ አትንካው አንዴ
እሺ፣ ልክ ያው
እዚህ ላይ login አድርግልኝ
እኮ እዚህ ላይ ነበር ያልኩሽ አይደለም ያልኩሽ።
ስትነካው እና እንትን ስትለው እኩል አይደለም እኔ ጋር የሚያመጣው
እ፣ ምን mouse ኡ ትነካው?
አዎ mouse ኡ አንተ የምትነካበት ሰከንድ እና እኔ ጋር የሚመጣው አንድ አይደለም ለዛ ነው
እሺ፣ እሺ፣ login ልበለው አዎ ካረገልህ በለው
load እያደረገ ነው ያው ከፈል እሺ
ልዩነት አለ እንዴ?
እ፣ እኔ ጋር ልዩነት አለው በጣም ይኸው እኔ ጋር አሁን ገና አሁን ነው የከፈተው እሺ balance ኡ ይተዋል balance ኡ ዜሮ ዜሮ ነው አሁን። ቆይ አንዴ እሺ አማን አትንካው
አልነካሁትም ቤቴ እሺ ራሱ እንትን እያለ ነው ወይ connection ይሁን አላውቅም
ምን ሳክስፋክ እያደረግብሽ ነው?
እም እም ስታክ እያደረገብኝ ነው ለዛ ነው
እኔ የምልሽ ውሻ
ወይ ወይ አማን
እንትን ቀደም ማለት ነው deposit የሚለው ቦታ እንትን ነበር ያደረኩት withdraw ነበር ያደረኩት እና ለዛ ነው እንደ የደበቀው ብሩ withdraw ነው ያደረኩት።
ይመስለኛል።
እስቲ ቆይ አንዴ፣ እሺ አንዴ ቆይ፣ እሱ ብሩክ የሚሰራውን እያየህ እሺ፣
እሺ እሺ agent account ኡ ላይ አ፣ መጀመሪያ login ታደርጋለህ እያለክ ነው። ያው አንዴ አማን
እስኪ ችግር የለም ግን ወዲህ ነው የሚባርከው agent ኡ ነው agent የ agent account ኡን login አድርግለት። እኛ ጋር እና እሱ ጋር የሚመጣ አንድ አይደለም። ገብተዋል አማን ገብቻለሁ። እስቲ አድሜ ነው ቆይ እስቲ ገብቻለሁ እያለ ነው።
ሎጊን አረገ።
ቆይ እሱ ጋር እና እኛ ጋር የሚመጣው አንድ አይደለም። እሺ login እኮ አድርጓል። login እኮ አድርጓል። ማርያምን እኮ እኩል አይደለም። እሱ እሱ already እኮ ወይ እስማ አማን ወጣ። እሺ ዋይፋይክ እስቲ ያው በብሩኬ ቆይ ግባልክ እስቲ በ- በ- በ- እኔ ጋር ምንም እያመጣልኝ አይደለም፣ እያስነካኝም ራሱ አይደለም ሲጀመር። እሺ እስቲ ቆይ እስቲ በ- እሱ ሊገባልክ ነው። accept በለው አንዴ እሱን
እንዲህ ካለው ምን እናደርጋለን? እዛው የኬላ ፊል የኬላ ኮሌጅ ላይ ስለሆነ እ እ
እምቢ ካለው እ
እዛ ኬላ ሄጄ ካልሆነ ኬላ connection አሪፍ ስለሆነ እዛ አስተካክለዋለሁ። አሁን በቃ እሺ፣ የሞክረውና ችግር የለውም። እሺ አንዴ ይሞክርልክ።
እሺ፣ እሺ ሲመጣ accept በለው። እሺ
እሺ፣ ችግር የለም።
እኔ desk ኡን ልንገርህ። እሺ ቆይ አንዴ ያዝ ብሩኬ ዘጠና ስድስት ዘጠና ሁለት ዘጠና ስድስት ዘጠና ሁለት ሀምሳ ሰባት ስድስት አርባ አንድ አክሰብት በለው ሻማ እሺ